አታወራም። ቤት ብቻዋን አታ- አታወራም። ሄሎ ሶፊያድ፣ ሄሎ ሰላም ነው?
አለን።
እንትን ስልክ አላነሳም ያለችህ ማነች? ሰጣሃት እንዴ ዕቃ?
አይ ቤቱን አሁን በሶስተኛ እንትን አዲሱ ፖሊስ ጣቢያ ወዛ አቆ ነበረ። ወደዛ ግቢዋን ሄጀን- ሄደናል።
እዛ እየሄድክ ነው?
አ ሄደን አገኘናት እኮ ግቢዋ።
በቃ እሺ። አይ የላከው ቁጥር ልክ አልነበረም። ለዛ ነው ተሳስቶ ነበር። ለዛ ነው አ በቃ ሻጊ ሰጣታል ነው ወይስ ልሰጣት ነው?
አይ አገኘኋት በቃ እሺ፣ ግቢዋ ስለማቆ ሄድኩኝ። እሷ ነች በቃ በቃ እሺ፣ እሺ brother እሺ